ጤና ይስጥልን ከቢዣ ኢትዮጵያ ነበር የደወልኩሎት እሺ እሺ እርስዎ የሚገኙት ማርያም አሀ ሳሪሳና ማርያም አካባቢ ነው የሚገኙት አዎ የሳሪስ አና ማርያም እሺ ለእርስዎ የሚቀርብ እዛ ሳሪሳና ማርያም አካባቢ ስልክ ቁጥር የያዙ ሳሪስ አለ አዎ
እስቲ ከቤቴ ጋር እሺ ዜሮ ዘጠኝ አስር ዜሮ ዘጠኝ አስር ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት ሀምሳ ሁለት ወይም ደግሞ ሳሪስ አደይ አበባ ጋር
አ እ- እዛ አካባቢ ሌላ ቤት አለ። እሱንም ከፈለጉ ስልክ ቁጥር ልስጦት።
እሺ
ይሄኛው የሳሪስ አደይ አበባ ነው። ዜሮ ዘጠኝ ሰባ ሁለት ዜሮ ዘጠኝ ሰባ ሁለት
አርባ ሁለት አርባ ሁለት
ይሰማውታል አዎ
አርባ ሁለት ሰማንያ ዘጠና ሰማንያ ዘጠና እሺ አሁን እሺ፣ ደውዬ ጌታ የእርስዎ ሙሉ ስም ልቀበል።
እኔ ተስፋ አለም
ተስፋ አለም። እሺ የቤቶት ስምስ ወይም team member ኦትን ይንገሩ።
ተስፋ ባርና ሬስቶራንት ተስፋ ባርና ሬስቶራንት የቱ ጋር ነው የሚገኝ? ሀና ማርያም እ ወደ ማንጎ አካባቢ
ሀና ማርያም ማንጎ አካባቢ።
አዎ
እሺ ሌላ መረዳውት ነገር አለ?
የለም አሁን እነሱ ደውዬ ነው ወረቀት የሚሰጡኝ
በአካልም ሄደው ማናገር ይችላሉ።
በቃ እሺ
እሺ ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ ከሚሰሙ ድምጽ ላይ አስቀምጡልኝ። መልካም ቀን ይሁንልዎት።